hello hello
ውይ እንዴት ነህ?
ወይ ሰላም እንዴት ነህ?
ሰላም ነን አልሐምዱሊላህ። እንትን deposit አድርጌ ነበረ ግን deposit እንትን እንትን ላይ አይታይም ምኑ ላይ?
የእኔ account ላይ deposit አድርጌ ነበረ ከ account ኤ ተቆረጠ ብሩ
okay እሺ፣ በስልክ ንገረኝ። ስንት ብር ነው?
አስራ ስድስት
አስራ ስድስት ማለት አስራ ስድስት ብር ሺህ ሺህ አዎ አስራ ስድስት ሺህ ብር deposit አድርገህ ነው?
አዎ አስራ ዜሮ ዘጠኝ አስራ አራት እሺ፣ አሁን አሁን በአጤ ባርቡ እሺ፣
ዜሮ ዘጠኝ አስራ አራት እ፣ አሁንም አስራ አራት እሺ።
ሀያ ሶስት ዘጠና እ፣ አምስት ሀያ ሶስት አስራ አምስት አስራ ዘጠና አምስት
መቼ ነው deposit ያደረኩት አልከኝ?
አሁን በጃባ ብር ገብቶልሃል። እሺ አባቴ
እንትን ላይ አይታይም። ምንድን ነው የቤት ቤት account ህ ላይ ይኸው አለ።
አለ አሁን?
አሁን አዎ ይኸው።
እሺ እሺ፣ እናመሰግናለን። ቸከርከ እሺ አባ